ቋንዴ ሄሎ ፍቅር ነኝ ሄሎ አምጣው እሺ ምንድነው ማነው ሄሎ ሄሎ ወዬ ሰላም እንዴት ነህ ሀምሳ ስድስት አስራ ዘጠኝ ስልሳ ስድስት ሰላም
ንገረኝ ወርደ ነበረ
ሀምሳ ስድ- ሀምሳ ዘጠኝ
እንዴ ሀምሳ ዘጠኝ ስልሳ ስድስት
ስልሳ ስድስት አዎ አዎ ምንድን ነው እንድታስወጪልኝ ነበር ተቃራኒ order ሆኖብኝ
እሺ ቆይ አንዴ ጠብቀኝ እሺ እሺ hello hello ወርቁ አቤት አቤት hello ወርቁ አይ እሺ ይሰማል ሌላ order ይዘሃል ከዚህ ውጭ ማለት ነው አ
እ አዎ አዎ ሌላ ይዘሃል ንገረኝ እሺ ያስከሆነ
ስምንት አርባ አምስት
ሀምሳ ስምንት አርባ አምስት ነው ያልከኝ አ- ወርቁ አርባ አምስት አርባ አምስት ሀምሳ ስምንት አርባ
አምስት አርባ አምስት መጨረሻው አርባ አምስት
ሀምሳ አምስት አርባ ነው
no no no አ- ሀምሳ ስምንት አርባ አምስት
ሀምሳ ስምንት አርባ አምስት እሺ አ-
እመቤቴ ምንም መደማመጥ ግን አቃተን እናንተ ኧረ ድምጻችሁን ቀንሱ ክርስቶስን እኔ ማለት
ንገሪልን አዎ በእናትሽ እም። የትኛው ነው መጀመሪያ የነገርከኝ ነው እንዲወጣልህ የፈለከው አ፣ እንዲወጣልኝ የፈለኩት አምስት ስልሳ ስድስት
የመጀመሪያው ማለት ወደ ጎሮም ያልቀው እሱ ጎሮ ነው ነው እንዴ ሲጀመር የሚያልቀው?
የሚወጣልህ አዎ ያኛው?
አዎ እሺ።
መጀመሪያ አዎ የነገርከኝ አዎ አዎ አዎ ከኖራ ወደ ጃሮ ግን እኮ ወርቁ መስል ትችላለህ አይደለም አ፣ እሰራው እኮ ወረዴንም ነበር እየጨረስኩ ነው እ እኮ እዛ ጃክሮት ስለደረስኩ ብዬ ነው እኮ።
እኮ አሁን እችን ልጨርሳት ነው አይደለ? ከስተመር ጋር ይሄድ አ- ነው አይደለ?
አዎ እኮ አዎ እችን ተጭ- አሁን እችን ከጥላኮ ተመልሰህ መተህ የት ነው እዛው አረ መብራት አይደለም ምግብ ምግብ ቤቱ እችን ጎሮ አይ ስለማትወዷት ነው እንጂ አዎ እኮ የት እንዴት እና እዛ ደርሰን እየመጣን ልክ የሚሄዱት እኮ ይደክማል እኮ።
እሺ ቆይ ልጠይቅልህ ወርቁሽ ወርቁ
አቤት አቤት
አስወጥቼ እልሃለሁ እሺ
አመሰግናለሁ።
እሺ ችግር የለም